ሄሎ ጤና ይስጥልን ቤስት ቤት
cashier code
እሺ ንገረኝ check ላድርግልህ አስራ አንድ እሺ ሰላሳ አራት እሺ ሀምሳ ዘጠኝ እሺ ስልሳ
አስራ አንድ ሰላሳ አራት ሀምሳ ዘጠኝ ስልሳ ነው አይደለ?
አዎ።
እሺ loss ነው። እሺ ብዙ ጨዋታ ወጥቶብሃል። refund የለውም።
እሺ ሌላ ልንገርሽ።
እሺ ንገረኝ። እሺ አስራ አንድ ሰላሳ አራት እሺ ሰባ ሶስት ዜሮ ስምንት
ይሄኛውም የለውም። እሺ መልካም ቀን ይሁንልን።